ሰላም ነው። እንዴት
መስኪያን ዶም ሲቲቭ ነው የምንርዳው።
ወጌሻ አይደል?
ማሉ አባቴ ወጌሻ አይደለ?
አዎ ወጌሻ ነው አ ብር አስገብቼ ቴሌግራም ላክልኝ ብለሽ ነበርና ልኬልሻለሁ።
ያክልን። እሺ በአካል ተማሪ ኖት?
አዎ ያካል okay እሺ። ሲኤምሲ መምጣት ይችላሉ አይደለ?
ሲኤምሲ አዎ አደባባዩ ጋር እ፣ ሲኤምሲ ቤተክርስቲያኑ አለ አይደለ? ሚካኤል ቤተክርስቲያን ሚካኤል። እሺ እ፣ ወደ ላይ ከፍ እንዳሉ ድልድዩ ጋር Economics Association የሚል ህንጻ አለ። እዛ አለን። orientation እንሰጣለን። ይምጡ።
ምን አልሽ? ምን እ, ህንጻ Economic Association
Economic Association።
አዎ እዛ ህንጻ ላይ አለን። ኑ አሁን በቃ አሁን ነው ነገ ምናልባት አልችልም።
አይ አሁን ካልቻሉ ችግር የለውም። እሮብ እዛው ተስፉ ሲኒማ እንገናኝ። እሮብ 11 ሰዓት ተኩል ላይ የት የት?
እሮብ 11 ሰዓት ተኩል ላይ ተስፉ ሲኒማ ሀያት አደባባይ ጋር ማለት ነው። አሁን ተስፉ ግን ያው ሲኒማ ጋር አቀባበል ነ- አዎ አቀባበል ነበራችሁ እዚህ እ፣ ብትችል ብትመጣ ጥሩ ነው ለእናንተ ስለተዘጋጀ።
ምናልባት። እሺ ከቻልኩ ሞክርሽ።
እሺ thank you እናመሰግናለን።
እሺ እኔ እሺ